ጤና ይስጥልኝ ረጉዛ ሊቢያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አብሮ ስልም ኮምቦልቻ አዲስ አበባ ስንት ነው አውሮፕላን?
እሺ ልይሎት፣ መስመር ላይ ይቆዩ። ደንበኛችሁ መስመር ላይ ነው?
አዎ ነኝ።
እሺ ለመቼ ነው?
ለ- ለሰኞ ለሰኞ?
አዎ።
እሺ እ ለአንዴ ነው ወይስ ደርሶ መልስ ነው?
መልስ ስንት ነው?
ምን አሉኝ?
ታሪፋ ስንት ነው? ደርሶ ነው?
ደርሶ መልስ።
አዎ።
እሺ አይሎታለሁ። መስመር ላይ ጠብቁ። ደንበኛችን መስመር ላይ ነው። hello አለ አለ።
መች ነው የሚመለሱት?
ማክሰኞ ነው የምመጣው።
ሰኞ ሄ- ምን አሉኝ?
ሄጄ ማክሰኞ ነው የምመጣው።
ሰኞ መጥተው ማክሰኞ ነው የሚመለሱት?
አዎ።
እሺ ይጠብቁን መስመር ላይ ደንበኛችን መስመር ላይ ናት። እሺ ሁለት ሺ ሰባት መቶ አስራ ዘጠኝ ብር ምን አሉኝ?
አመ- አመሰግናለሁ ለመረጃ እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።